ጤና ይስጥልኝ ቢጃ ኢትዮጵያ ብርሃን ነኝ። እባክዎትን መለስታዎት?
አዎ አሁን ደውዬልሽ እያወራን ነበር ተቋረጠ።
እሺ ምን ነበረ?
አሁን ስለ ኦክስጅን እያወራሁሽ ነበር እና ተቋረጠብኝ። ድጋሚ ደወልኩልሽ።
ማን ሌላ- ነበር? ማን- አሁን አሁን በዚህ ስልክ ደውዬ
ማን ነበረች?
ኦኬ መስመር ላይ ሌላ ሰው ነው ማለት ነው የተገደኝ። አዎ መስመር ላይ ሌላ ሰው ማለት ነው አንቺ ልጅ ማለት ነው። መስመር ላይ ልጅ ማለት ነው። እንዳም ደውዬ ከመስመር ጠሮኝ ነው ተብሎ ድጋሚ ደወል። አዎ ኦክስጅን ብዬ ደውል ነበር። አይ ተማራኩም ተቆረጥኝ ብዬ እያወራን ስልክ ሲቋረጥብኝ ስልክ ደም እየደወልኩላ ነበር።
ወደ እሷ ከነገረችው ተነግሯል? ማን ነበር?
እሷ አልነገረችኝም።
ነበረ ኦክስጅን ኦክስጅን ኦክስጅን በቃ ይባላል። ለሚክራም ሰለ ለሚክራም ቅየሪ ብኩሰት ማለት ነው። እና ሰው አልመጣልኝም ኦክስጅን ካሳንተን ለምታ ካሳንተን አልመጣሉት አዎ ሊያሳብ ነው ያልፋል።
ወይ ሚል
እስቲ ነገር ይሪዮ ቪዲዮ
ዜሮ ዜሮ አዎ ስልሳ ሶስት አባ
ሰባ አስራ ሁለት አስራ ሁለት
የብሮስ የብሮስ ወይ የቤት የቤት ስም ምን አላረሳም።
በዚህ ነበር አላየሁትም የወልበት በዚህ ላይ ተመዝግቧል ቤት ውስጥ ላይ ተመዝግቧል ወላ ማለት አራሳ ነው ብቻቸው ሲታስኩ ብድነው እሱማ ያው ብዙ መብላት ባርና ሬስቶራንት ስላለ የት ነው የሚሆን የቤቱ ሙሉ ይሆን ይሆን ካለው
እሺ እያየሁት ነው መለቀም